Hello ጤና ይስጥልን። Hello
Hello፣ አይሰማም?
ይሰማል። ዶም ቲዩብ ነው።
የዩቲዩብ ትምህርት ለመመዝገብ ነበር እና ምን ምንድን ነው የሚያስፈልገው?
Okay ያው እ፣ ሶስት ወር ስልጠና ነው ዶ- እ፣ የምንሰጠው በሳምንት እህ፣ ሶስት ቀን ማለት ነው።
እም፣
Okay ቀ- ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ማለት ነው። ሰኞ፣ ሮብ፣ አርብ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ ማለት ነው።
እሺ፣
አድራሻችን ሀያት ተስፎ ሲኒማ፣ አያ
ሀያት ተስፎ አያ ሲኒማ ተስፉ እ ሲኒማ።
አዎ
እሺ፣